ጤና ይስጥልኝ አሪፍ ነኝ። መሀሌ ሴባ ኩታዎች ወይ ተስተካክሏል ብላ ነበረ። ሶስት ቀን የሆነው ወደ ፊት ብር የተላከ ብር ግን አልገባልኝም።
ማበልተመኛል ትንሽ ሻ በቀለ
እሺ፣ በዚህ ቁጥር ነበር አይደል?
አዎ፣
እሺ፣ ደንበኛችን እያየሁልዎት ነው ያለሁት እዚህ ጋር እሺ፣ እ፣ በእኛ በኩል እዚህ ጋር ባለሙያዎቹ ተስተካክሏል የሚል ምላሽ ነው የሰጡን።
እ፣ እስካሁን ኪዊክ ቤት account ኦት ውስጥ ካልገባ የሚያናግሩት ኪዊክ ቤቲንግዎችን ነው።
እሺ፣ እሺ፣ እሺ፣ እነሱን ያናግሯቸው። እሺ፣ እሺ።
መልካም ምሽት።